Hello ጤና ይስጥልኝ።
ጤና ይስጥልኝ።
YouTube ነው።
Donkey Tube live እያየው ነበር። ሽልማት አለ ምናምን።
አዎ አዎ፣ እጹብ ድንቅ ልጆችን ጠቁሞ መሸለም ይችላሉ።
okay።
ለሶስት ቀን የሚቆይ ነው።
ለእጹብ ድንቅም ጠቆም ብቻ ነው።
አዎ አዎ፣ እጹብ ድንቅ ልጆችን እድሜያቸው አምስት ዓመት እና ከዛ በታች የሆኑ ተግባቢ የሆኑ የተለየ ተሰጥኦ ያላቸውን ልጆች መጠቆም ይችላሉ። ሽልማቱ ለሶስት ቀን የሚቆየው ህፃኑ ተወዳድሮ ከቀረበ ሰላሳ ሺህ ብር እንሸልማለን። ለመምህራን ሀምሳ ሺህ ብር እንሸልማለን በሶስት ቀን ውስጥ።
okay፣ እሺ፣ እሺ፣ እሺ።
እሺ፣ አመሰግናለሁ።